ለምሰሙኝ ሁሉ ለምሰሙኝ ይህም ቃላትንኩ ቃላትንኩ እንዳንቀያየማ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ አቅቶኝ እጅግ እየሳሳው እየሳሳ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው ምነካው ብላችሁ እንዳትገምቱ እንዳትገምቱ የእሷ መወደጃ ብዙ ነው አይነቱ ብዙ ነው አይነቱ አካላት ያለቀ ሰግቼ ስሳቀቅ ሰግቼ ስሳቀቅ ገራገር እኮ ነች ልብ የምትሰርቅ ልብ የምትሰርቅ ለምትሰሙኝ ሁሉ ለምሰሙኝ ይህን ቃላት እንኩ ቃላት እንኩ እንዳንቀያየማ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ አቅቶኝ እጅግ እየሳሳሁ እየሳሳሁ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው ወተት ነው በጭራሽ ፈልቀቅ ስል ጥርሷ ፈልቀቅ ስል ጥርሷ አሟልቶ ሰጥቷታል። ታድላለች እሷ ታድላለች እሷ ውበቷ ነው እኮ ቅስሜን የሰበረው ቅስሜን የሰበረው ፍቅሯ ኃይለኛ ነው ማንም አይበግረው ማንም አይበግረው ለምሰሙኝ ሁሉ ለምሰሙኝ ይህን ቃላትንኩ ቃላትንኩ እንዳንቀያየም ያችን ልጅ አትንኩ እንዳትነቁ ለማመን አቅቶኝ አቅቶኝ እጅግ እየሳሳው እየሳሳ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳ የተሰጠች ናት ለሕይወቴ በረከት ለሕይወቴ በረከት ማንም ሰው አይችልም እሷን ሊመለከት እሷን ሊመለከት የሚስጥር ባንክ ናት የሕይወቴ ማህደር የሕይወቴ ማህደር በፍጹም አይችልም ሳላያት ለማደር ሳላያት ለማደር ለምሰሙኝ ሁሉ ለምሰሙኝ ይህን ቃላትንኩ ቃላትንኩ እንዳንቀያየማ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ አቅቶኝ እጅግ እየሳሳው እየሳሳው እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው የተሰጠች ናት ለሕይወቴ በረከት ለሕይወቴ በረከት ማንም ሰው አይችልም እሷን ሊመለከት እሷን ሊመለከት የሚስጥር ባንክ ናት የሕይወቴ ማህደር የሕይወቴ ማህደር በፍጹም አልችልም ሳላት ለማደር ሳላት ለማደር ለምትሰሙኝ ሁሉ ለምትሰሙኝ ይህን ቃል አትንኩ ቃል አትንኩ እንዳንቀያየም አሃሃ ያችን ልጅ አትንኩ እንዳትነኩ ለማወቅ አቅቶኛ እጅግ እየሳሳሁ እየሳሳ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው ምነካው ብላችሁ እንዳትገምቱ እንዳትገምቱ የእሷ መወደጃ ብዙ ነው አይነቱ ብዙ ነው አይነቱ አካላት ያለቀ ሰግቼ ስሳቀቅ ሰግቼ ስሳቀቅ ገራገር ኮነች ባይን የምትሰረቅ ባይን የምትሰረቅ ለምትሰሙኝ ሁሉ ለምትሰሙኝ ይህን ቃላት እንኩ ቃላት እንኩ እንዳንቀያየም ኦሆ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ አቅቶኝ እጅግ እየሳሳሁ እየሳሳ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው ወተት ነው በጭራሽ ፈልቀቅ ሲል ጥርሷ ፈልቀቅ ሲል ጥርሷ አሟልቶ ሰጥቷታል። ታድላለች እሷ ታድላለች እሷ ውበቷ ነው እኮ ቅስሜን የሰበረው ቅስሜን የሰበረው ፍቅሯ ኃይለኛ ነው ኃይለኛ ነው ማንም አይበግረው አበግረው ለምትሰሙኝ ሁሉ ለምትሰሙኝ ይህን ቃላትንኩ ቃላትንኩ እንዳንቀያየም ኦሆሆሆ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ አቅቶኝ እጅግ እየሳሳብ እየሳሳብ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳው እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳው ተነሳሳ